ስዕል 31 በዚህ ስዕል ላይ የምንመለከተው በአጋንንት የተለከፈው ሰው ነው። በውስጡ ያሉት ርኩሳን መናፍስት ወይም አጋንንት በጣም ብርቱ ስለሆኑ በገመድ ወይም በሰንሰለት ሊታሰር አልተቻለም። እነዚህ አጋንንት ከዚህ ሰው እንዲወጡ ኢየሱስ አዟቸው ወጥተዋል። ይህ ሰው ተፈውሶ ኢየሱስ ያደረገለትን ለወዳጆቹ ሊነግር ሄዷል። ኢየሱስ ከክፉ መናፍስት እጅግ የላቀ ኃይል አለው። ሰይጣንና እርኩሳን መናፍስት ሁሉ ለኢየሱስ መታዘዝ ግዴታቸው ነው። እርኩሳን መናፍስት የሚያስጨንቋችሁ ከሆነ ሌሎች አማኞች እንዲጸልዩላችሁ ጠይቋቸው። ኃያሉ ጌታ ኢየሱስ ክርስቶስ ከእናንተ እንዲያስወግዳቸው ጠይቁት። ኢየሱስን የምንወደውና የምንታዘዘው ከሆንን ውስጣችን ይኖራል። የእርሱም ኃይል ስለሚጠብቀን ሰይጣን ሊጎዳን አይችልም።